Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን። YouTube ነው የምንለርደውት።
እንትን ስራ አለ በ- አይቼ ነበረ የሚል እዚህ ላይ ልክ ነው።
ደውሉ ብለውን ነው።
እዛው ያዩበት ቪዲዮ ላይ ያላለ መዝገብ form አለው form አለ እዛ ላይ
ታች ላይ YouTube ላይ YouTube ይገባሉ።
ላይ ነው?
መጀመሪያ እ፣
እዛ ላይ እ፣ በሰባት ቀናት ውስጥ ቀድመው ያመልክቱ የሚል አለ ቪዲዮ።
እሺ እዛ እሺ።
ላይ ገብተው ይመዝገቡ።
ገና ነው አይደል? ቀኑ ሰባት ቀን አልሞሉ።
Already ሞልቶታል፣ ግን ይመዝገቡ።
እሺ በቃ ሰባት ቀን አልፎታል።
ስለዚህ ተስፋ አለው። አይ ዝም ብዬ እንዳለፈ ብዬ ነው።
እስኪ መሞከሩ አይከፋም።
እሺ እሺ thank አመሰግናለሁ።